ጤና ይስጥልኝ። ሪፖርት ነው ባኮ የምንለዳው ጤና ይስጥልኝ እናቴ።
አብሮ ይስጥልን።
account create ማድረግ ፈልጌ እምቢ አለኝ እናቴ። ምን ይሻላል?
ምን OTP ነው እምቢ ያሉት?
ኦቲፒ
የተሰራበት ነው ይመጣልዎታል፣ ይላካል።
በዚህ ቁጥር ማለት ነው።
አዎ ትንሽ ወደ በኋላ ይሞክሩት። እየተሰራበት ነው። ወደ በኋላ ይሞክሩት።
ለዛ ነው እምቢ አለ። password ተሳስት አሉ ላይ መቀየር ፈልጌ create አድርጌ ነበር እንደ አዲስ እና እምቢ አለኝ። በኋላ ልሞክረው።
አዎ ወደ በኋላ ይሞክሩት።
እሺ እሺ